ሄሎ ይሰማኛል ሄሎ ይሰማል።
አንድ ውረዳለች እሺ ሀምሳ ስድስት ሰማንያ ሁለት
ሀምሳ ስድስት ሰማንያ ሁለት እሺ አዎ ስምሽን ግን አልነገርሽም ፍቅር ነሻ ፍቅር ነኝ። አዎ።
አይ እንደምትም ቃይታ ስሚ ሜላት አፓርትመንት ነው የሚሄደው የት ሜላት አፓርትመንት ነኝ?
አፓርትመንት ሜላት አፓርትመንት እሺ ስር ከግሎባል ቲም ይፈልጋል የሞተረኛ ነው መሆን ያለበት እንደው ምን ስድስት ምናምን ነው ያልኩት። ስድስት እሺ።
ምናምን ነው ያሳየኝ አይላሉ ግን እዚህ ጋር ሜላት አፓርትመንት ብሎ ነው የገባው። አይል ግሎባል ነው የሚለው ግሎባል እሺ አ።
አይላሉ እሺ ብቻ